ሄሎ ይሰማል አባት ምን ነበር?
አ ሰላም ነህ?
እግዚአብሔር ይመስገን።
አም ሰላም እ የቤስቤል ብር የ
እ
ቤስቤል እሺ
ብር የበላ ነው።
ምን አልከኝ?
አዎ እ ማታ ማታ ዛሬ ሁሉም እየበላ ነው።
ይቅርታ አባት ጥያቄ ካልገባኝም ምን እያልከኝ ነው?
እም እ?
እ እሺ እሺ አሁን እ ሁለት መቶ ምን
ሄሎ አ ሀውላ ይኸውልህ ምንድን ነው ሶማሌኛ ነው የምትችለው?
አ ሶማሌ ሶማሌኛ ከቻልክ ቁጥር ልስጥህና የቴሌግራም እዛ ላይ አውራን በሶማሌኛ
እሺ እሺ ልንገርህ ዜሮ ዘጠኝ
እሺ እሺ